ሄሎ ሄሎ ሶል እሺ እሺ text ያደረኩልህ እና ይሄድላችኋል ነው እየደወሉ ነበር።
እ፣ ሁለት ስልክ ነው text ያደረክልኝ እኮ አ የማንን ነው የምልከው የሁለቱንም ነው። አንዷ ከጠየቅኩ በኋላ መልሳ ደውላልኝ ነው፣ ሌላ ነች።
ስለዚህ ሁለቱም የት ናቸው
location አቸውን ጽፌልሃለሁ እኮ እዛ ላይ።
እኮ እ፣ ው- ው- አ- አ- እንትን ነው አንድ የካራ ቁሪ አሁን ወጥቷል
okay ስለዚህ አይሄድላትም ማለት ነው።
አ፣ የካራ ቁሪ አይሄድም ያኛው ግን ሀያ ሁለት ወደ ጎሮንኛ ያለችው ይሄድላታል አይ በቃ እሺ፣ እሺ ሶል